Doğru kızımın adını ver.
الو
አምኖ አዎ ቤት ቤት
ምን ነበረ?
ከቤት ቤት ወደ በቫውቸር ዊዝድሮ አድርጌ እንዴት እንደሚቀበለው ብሩን ግራ ገባኝና ለመጠየቅ ፈለጌ ነበርኩ።
በቮቸር
አዎ እሺ፣ በቮቸር ምን ከስልክ አውጥተህ ነው ዊዝድሮዋል አድርገህ?
አዎ በሲሰት ዊዝድሮ አደረኩ በቫውቸር እሺ፣ ና- ወደ- ወደ account መመለስ ፈልገህ ነው?
እ፣ እንዴት ነው የሚቀበለው ብሩን ብዬ እኮ ነው ግራ ገባኝ።
ይኸውልህ፣ ሁለት አማራጭ ነው ያለ።
አየ የመጀመሪያው አ፣ voucher voucher code ሰጥተዋል አይደለ? አምስት አዎ፣ ፊደል ሰጥቶኛል፣ አዎ።
አምስት ቁጥርና አንድ ፊደል ያለው አዎ።
voucher ኮዱን ወስደህ የቤት ቤት shop ላይ ሱቅ ላይ እ፣ እሱን ኮድ ትሰጣቸውና ብሩን ይሰጠዋል።
እ፣ መመለስ እ፣ ወደ account ማድረግ ፈልጌ ነበርኩ ብሩን አሁን እንደዛ ከፈለክ ደግሞ voucher history ላይ ኮዱን ትወስድና የያዝከውን ኮድ ይዘህ ሄደህ እ፣ voucher ያደረክበት የመጀመሪያው ላይ ያለ አይደለ? deposit ን ስትነካ voucher የሚል አዎ።
ይመጣልሃል አይደል?
አ፣ ኮዱማ አለኝ እኮ screenshot አድርጌያለሁ።
በቃ voucher የሚለውን ትነካውና እዛ ላይ ኮዱ